ሰላም ጤና ይስጥልኝ። ቤት ቤት ከራር ነው እባክዎ የምመጣው ኧረ አሁን እስካሁን አልገባም። ስድስት ሰዓት ይሆናል አስገባልን ያብናት
ዲፖስት ሜሴጁን ልከውልናል።
አውላኮ መጨሉም ስሞት ማን ነው? ቴሌግራም ፈርሃን ፍራናዝን በስድስት ሰዓት ነው እስካሁን ፈርሃን ፍርሃናዝን ነው አደን እሺ እየፈለግኩልህ ነው። ቆይ ጠብቅ። እሺ
የጠበቁ ነው አሁን ጫወታ ጫወታው ይኸውልህ ደረሰው።
አባቴ፣ ምን ሆነ?
በእኛ በኩል አይደለም። ይኸውልህ እሺ፣ ወደ ቤት ቤት ሰው- አካውንት ከመግባቱ በፊት በቻፓ በኩል አፕሩቫል ያስፈልገዋል።
አሁን አሁን አስገባልን ከሳምንቱ በናት እኛ ማስገባት አንችልም እያልኩ እኮ ነው። እየሰማኸኝ አይደለም? ፈርሃን፣ እሺ አስገባልን እኛ ማስገባት አንችልም። ጠብቅና ይገባልሃል። እሺ
እሺ